ሄሎ ጤና ይስጥልኝ።
ሰላም አባት ሰላም።
እንትን በሌባል አድርገውልኝ ነበር።
እሺ
ጥናቶቼ ነው ክቶችን ቬጀቴብል ማያጅዜ ነው። አንድ ቀን ጎድሎብኛል።
እሺ ምንድን ነው? እስኪ ስልኮትን ይንገሩኝና ቼክ ላድርግሎት። እስኪ ይህ የራሱ
የመስመር ስለሆነ ያወጣልኝ ይነግሩኛል። ይቅርታ።
ዜሮ ዘጠኝ እሺ አስራ አራት አስራ አራት አርባ ሶስት አርባ ሶስት ስልሳ ስድስት ስልሳ ስድስት ሰባ
ሰባ ሶስት መዲን በሚል ነው።
ሶስት okay እሺ። admin እርሶ ነበሩ የ product ኡ ላይ ወይስ በሀገሪቱ በ group።
በሚለው?
በ group
okay ምንድን ነበር የቀረቡት?
cucumber እኔ ሁለት group ላይ ነበረ። በእርግጥ ሀገሪቱ ጋርም ገብቻለሁ። በእሷ ነው የገባሁለት። እዛ ላይ መድን የሚለውን group ላይ ደግሞ ለእኔ የገቡልኝ ማለት ነው። cucumber ነው የቀረብኝ። አንድ ኪሎ ብቻ ነው
ስንት አ፣ ሙሉ ለሙሉ ነው ያመጣው?
አይደለም፣ አንድ ኪሎ ብቻ
አሀ እንትን በስንት ሶ- ሶስት ነው አይደል የተቀበሉት?
ሶስት ነው።
በ- በ piece ነው የሚሸጠው? አዎ በፊት ገጠኛ ሌሎች እኮ ትርክዝ
አዎ። ስንት ሰው- ሶስት piece ነው የተቀበሉት?
አንድ piece
አንድ piece ብቻ ነው የሰጡት።
አዎ።
ስለዚህ ሁለት ይቀራል ማለት ነው።
ከዛ አዎ፣
okay እሺ፣ እሺ፣ እሺ። complete ሊያስገባሉት እና ድጋሜ ይላክሎታል። እሺ። ሌላውን ሌላውን ተቀብሏል ሙሉ ለሙሉ አይደል?
ሌላው ሙሉ ሙሉ ተቀብያለሁ። ሌላ እሱ ብቻ ነው ሁለት ኪሎ የቆጠረብኝ።
በ- በ የተጻፈው ላይ-
አ፣ በ piece ነው የሚሸጠው። የተቀበሉት አንድ ፍሬ ነው አይደል?
ጳጳኛ አንድ ፍሬ ብቻ
በቃ እሺ፣ እሱን check ላድርግ ብዬ ነው በደንብ። እሺ፣ ችግር የለውም አስልክሎታለሁ ብለህ እሺ፣ እሺ። እናመሰግናለን።